ነው?
አቤት ሰላም ነው። ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እ እዛው አባል ነበርኩኝ እየተጫወትኩኝ
እሺ
መቶ ብር መደብ ነበር እና በአንዴ አንድ ሰው
ምን withdrawal ነው deposit ነው? ወንድሜ እ እ withdrawal ነው deposit ነው?
deposit ላይ ነው ያስቀመጠው።
እሺ deposit ስታደርግ የተላከልህ message አለ አይደለ?
አዎ
እሱ ሚሴጅ ቴሌግራም ላይ ላክልን እሺ?
እሺ እሺ